ጤና ይስጥልኝ።
Hello እንዴት ናችሁ?
እግዚአብሔር ይመስገን። አባት ምን ላግዝዎት?
አለን እንትን መኪና በ- በባንክ የተያዘ ይኖራል እንዴ?
አዎ፣ ምን አይነት መኪና ነው የፈለጉት?
እንጃ ያለውን ዲዛይርም ስዊፍት ምናምን ካለ ግን እንትን እስከ አምስት ከሀምሳ ስድስት መቶ ሺህ ምናምን ለእጅ ምናልባት ካለ ሌላው በባንክ ማለት ነው።
እንዴት ሆነ? አምስት ሀያ ነው በእንደዛ አባት ያለው መቶ ሲከፍለው ሌላውን ባንክ
አዎ። Okay ሌላ የለም compact ምናምን
ያስጨምሩታል።
እውነት እስከ ስንት
አሁን ላይ compact ሁለት ሺህ ስድስት መቶ አስራ ሰባት ከሀምሳ ነው።
Okay አኮ አይ ለእጅ እስከ ስንት ያለ ባንክ ስድስት መቶ ነው የምናገኝለት። አንድ ሚሊዮን አንድ መቶ ሀምሳ ሺህ ብር cash እንፈልጋለን። ድርድር ግን ይኖረናል።
Okay ስለዚህ በቃ ወይ እየደወልኩኝ check ላድርጋችሁ ይችላሉ።
ከስድስት ምናምን ለእጅ እስከ ስድስት አምስት ከሀምሳ እስከ ስድስት
እሺ፣ የሚፈልጉ ይችላል።
ካሉ እሺ፣ ካለ እናሳውቆታለን።
እሺ እሺ እኔ ነኝ።
እሺ።